የለጠነሽ ትላለች ወይስ ስራ ላይ ስለሆነ
ወደ አሁን ወደ ባንክ ከቤስቲቪስ ሶስት መቶ ብር transfer አድርጌ ነበረ።
withdraw ነው deposit ነው አባ?
እ deposit ነው withdrawal ነው?
ምን አሉኝ?
deposit ነው withdrawal ነው?
withdraw ነው እሺ ስልክ ንገረኝ።
ዜሮ ዘጠኝ እሺ ሀያ ዘጠኝ እሺ አስራ አምስት እሺ ሀምሳ ስድስት እሺ ሰላሳ ሶስት
ስንት ብር ነው?
ሶስት መቶ ብር
ሀያ ዘጠኝ አስራ አምስት ሰማንያ አምስት ስልሳ ሶስት አ- አ- አይደለም አይደለም ሀያ ዘጠኝ አስራ አምስት ሰማ- አ- አስራ አምስት ሀምሳ ስድስት ሰላሳ ሶስት መጨረሻው
በቃ ገብቶልሃል። እሺ አባ እ ገብቶልሃል።
እሺ ፕሮሰስ ላይ ነው። እሺ እሺ